ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን።
አሁን ወደ ዋሽንግተን ለአምቡላንስ አገልግሎት መጥተው ነበር። እናንተ ጋር communicate አድርገዋል?
የደወለ ጠብታ አምቡላንስ ነው
እንጂ እናንተ ጋር communicate አላደረጉም። ጠብታ ነው የደወለው።
የደወለ ሰው የለም።
እንትን ትላላችሁ እንዴ? ማለት ላንሴት ብለው ነበረ።
Okay communicate አድርጉና ላንሴቶች communicate አድርጉና ላንሴቶችን ካረጋገጥን service ኡን provide ማድረግ እንችላለን።
አ ይሄ ጠብታ ነው እንዴ?
አዎ ጠብታ አምቡላንስ ነው የደወልሽው።
ነው እንዴ? ሶሪ እሺ።
እሺ